Hello ሰላም ጤና ይስጥልኝ Best Bet ከላር ነኝ። እባክዎን ልርዳዎ? ይቅርታ ድምጽሽ አይሰማም።
እንትን ነኝ cashier ነኝ እና እሺ የት ነው ከየት ቦታ ነው የምትደውይው?
ከአሰበ ተፈሪ ጋራጅ ሰፈር እ ጋራጅ ተፈር አሰፈር። እሺ
እንትን ፕሪንት ይዞ ነበር ብለ ምን አልሽኝ?
ስፖርት ነው
ትንሽ ድምጽሽ ቀረብ ብለሽ ታወሪኝ ትችያለሽ?
አይሰማም።
በጣም ርቋል ድምጽሽ። አዎ
እስቲ እንትን ስፖርት ነበር በአምሳ ዘጠኝ ማለት ነው።
እሺ
ከዛን በመቶ አርስ ፕሪንት የሚለው ፕሪንት ሳላደርግ ካንስል አልኩት። ቆርቋል ወረቀቱ አልወጣልኝም።
ካንስል ብለሽው እ
ፕሪንትም ነበረ ማለት ነው። ፕሪንት ወይኔ በመቶ ነው እንጂ ካንስል ቆጥሯል። ትኬቱ
እኮ ማርካስ ፔድ የሚል አዎ እኮ እሺ። ከዛስ
ከዛን ፕሪንት ሳል ፕሪንት ሳልለው ካንስል አልኩት። መጀመሪያ ድምፅሽ በጣም ርቋል። ይቅርታ
እሱ በሌላ ስልክ መልሼ ልደውል።
እሺ እሺ፣ ትንሽ ይሰማልሽ አሁን። ምን አልሽኝ?